Eleştirler. Peyderine bakabilir miyim? ጤና ይስጥልኝ።
ጤና ይስጥልኝ። እንትን ዲፖዚት ፖዚት አድርጌ ወደ ሁሉ ስፖርት እሺ።
ግን አር እያሳኝ አይደለም
ከምን ወደ ምንድን ነው ዲፖዚት ያደረጉት? ደመያዝ ከአሪፍ ፔ ወደ ሁሉ ስፖርት
ከቴሌ ብሮት ነው ወይስ ከሲ አ ከቴሌ ብር ከቴሌ ብር ነው ቴሌ ብር ከቴሌ ብር ወደ ሁሉ ስፖርት አ አ መቼ ነበር?
አሁን ከአስር ደቂቃ በፊት ወይ
እሺ ደመያዝ ስንት ብር ነው?
አንድ ሺህ ብር
ስሞትን ማን ልበል
ደጀን ደጀን ማን ደጀን ሐድሽ
ስልክ ቁጥር በዚህ ነው የሚጠቀሙት ቴሌ ብር ላይ?
አ አ በዚህ ነው
እሺ ደመያችን text message ገብቶሎታል አይደል? ከቴሌ ብር መቆረጡን የሚያሳይ አ አዎ ደረሰኛ እሺ በምነግረው ስልክ ቁጥር እሱን screenshot አንስተው ስሞትና ስልኮትን ጽፈው ይላኩልን።
በእንትን ማለት ነው በቴሌግራም አዎ በቴሌግራም እሺ እሺ ስልክ ቁጥሩን የያዙት ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ ሀምሳ አምስት አዎ በዚህ ስልክ ቁጥር ይላኩልን። እሺ ደመያችን ሌላ የምረዳት ነገር አለ?
የለም የለም thank ደውል ነው። አመሰግናለን። አገልግሎት ላይ ያሉትን አስተዋጽኦ ከዚህ ሰሙን ድምጽ ባላስቀምጥ መልካም ቀን